ከሚያወሩት ጤና ይስጥልኝ ጉዳዩን ድርጅት ሌላዎች ምንልብደው
ሄሎ ሄሎ ሄሎ ሄሎ ሄሎ
ጤና ይስጥልኝ ጉዳዩን ድርጅት ነው የደወሉት ምንልብዳዎች እ፣ ስራ ፈልጌ ነበረ።
መልካም እሺ የምን ባለሙያዎት
እ፣ በሹፍርና ነው የፈለኩት።
እርሱ ወ- አይ ወንድ ነው፣ ለወንድ ነው የፈለኩት።
እ፣ ስሙን እና አድራሻውን ንገሩኝና እ፣
አንድ ውድና በአካል አንድ ቢሮ ነበር ምን አልሽ? ይቆራረጣል ስልሽ።
ደግሞ ስልክ ቁጥሩን አድራሻውን ሰጡኝና እሺ
አንድ ቀን በአካል ቢሮ መጥቶ ይመዘገባል እንደውልለን እኛ
እሺ።
እሺ ስሙ ማ- ማ- ማን ልበል ፍርዳወቅ ከበደ።
ፍርዳወቅ ከበደ አዎ
ሳቢ ነው
ወደ ሳሪስ
እሺ እ፣ እንትኑ እንጃ ምን ነው አንድ ነው ወይስ አዎ፣ ህዝብ አንድ ነው።
ለው
ምን አልሽ?
ልምድ አንድ አለው በፍርና አዎ፣ ያ- አዎ፣ አራት በፍርና ዓመት።
ልምድ አለው አዎ፣ አራት መልካም ዓመት እሺ እሺ የስልክ
Hello ምን አልሽ?
ቁጥር ይሰጡኛል ወይስ ይሄን ቁጥር ለያዝ አይ ልንገርሽ፣ አርባ አንድ ዘጠኝ አርባ አንድ
አርባ አንድ
ሀምሳ አምስት ሀምሳ አምስት አንድ
አልኩኝ አዎ መጭ- እ፣ ሀምሳ አምስት ሀያ አንድ ሰላሳ ስድስት
ሀያ አንድ ሰላሳ ስድስት ዜሮ ዘጠኝ አርባ አንድ ሀምሳ አምስት ሀያ አንድ ሰላሳ ስድስት አዎ እሺ እሺ መረጃ የት ነበር ያገኛችሁት ስለኝ
እ፣ ይሄ በ- በ- በ- ባለዚህ ስልክ ሰው ነው ይሄን የነገረን።
okay ቴሌግራም እ፣ አላችሁ?
ቻናል አለ ነው ምንድን ነው የሚለው search ስናደርግ አይጠራም ጉዳይ ጉዳዩ?
የሚለው search አድርጉት አዎ link ኡን እልክሎታለሁ ወይ ላኪልኝ በዚህ ስልክ
በዚህ ቁጥር ይጠቀማሉ እርሶ ቴሌግራም
ይሄ ባለዚህ ስልክ ይጠቀማል
okay፣ እና ይሄ ደውላችሁለት ስልሳ ስድስት ታውቃላችሁ።
ስልሳ ስድስት ሰባ ሰባቱ ማለት ነው ስልሳ ስድስት አዎ መጨረሻ ሰባ ሰባት ቤቱ ማለት ነው አዎ
እሺ እ፣ ስለዚህ አሁን link ኡን እልክሎታለሁኝ እ፣ እ።
መረጃው ከ- ማን ነው የነገሩት አያስታውሱም
እ፣ ቤተ ማርያም ይባላል።
ቤተ ማርያም የሚባል ሰው ነው የነገሩት አዎ
እሺ እሺ እና አንድ ቀን በአካል ቢሮአችን ይመዘገባል። link ኡን ግን እልክሎታለሁኝ።
እሺ፣ አሁን እጠብቃለሁ። እሺ፣ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ፣ ላንቺው thank you bye
እ፣ ቻው።